ምን ልርዳዎ
ቻፓ
እሺ
በዚህ ስልክ በቻፓ አስተላልፌ ነበር ወደ አቢሲኒያ እስካሁን አልገባም። ቅድም ነው የላኩት።
በዚህ ስልክ ወደ አቢሲኒያ አዎ አዎ፣
withdraw አድርገው ነው።
በቻፓ withdraw አድርጌ ነበር። አዎ
እሺ ከ transaction history ላይ ያልገባሎትን screenshot አድርገው በቴሌግራም ላኩልን።
እ
ከ transaction history ዎች ላይ ያልገባሎትን screenshot አድርገው በቴሌግራም ይላኩልን።
ምን
withdraw አድርገው ያልገባሎትን ከ transaction history ላይ ገብተው ያልገባሎትን screenshot አድርገው በቴሌግራም ይላኩልን ደንበኛችን።
ቻፓ ስንት ስንት ስንት ደቂቃ ይቆያል እ፣ ሲላክ?
ከቻፓ ወደ ሁሉ ስፖርት ነው፣ ከሁሉ ስፖርት ወደ ቻፓ ነው።
No ከቻፓ ከቤስት ቢት ወደ በ- ዋ- አለ አይደል የእናንተ እንትን ማስተላለፊያ ሳንቲም pay ቻፓ voucher እንደሚባለው አ በእናንተ ነው ያስተላለፍ ነው በቻፓ
የት ነው የደወሉት? ሁሉ ስፖርት ነው ወይስ ሌላ betting ቤት ነው? አልገባኝም። ሁሉ ስፖርት account አለዎት አይደለ?
ይህ ቻፓ ነው አይደለም?
አይደለም፣ ሁሉ ስፖርት ነው የደወሉት።
Okay፣ እሺ፣ ይቅርታ።
እሺ።